ሄሎ ሄሎ
አቤት። ትላንት በስ ገብቼ ነበረም አልገባልኝም። አሁን ቆርጦብኝ ነበር። በቴሌግራም ልኬላት ነበረ እ?
ነው ቴሌግራም ስልኬ- ላይ ስምህ
ስሜ አነዘር አይቢቢ ልኬ ነበር። አሁን ስሜ ማለት ነው። በሲቪ ብር ነው እሺ፣ አንድ ሺህ ሁለት መቶ ብር የቆረጠብኝ ማለት ነው።
እሺ ቆይ አንዴ አቤኔዘር ነው ያልከኝ አዎ አቤነዘር
አቤኔዘር ማን ነው
እ፣ አቤነዘር አይቢቢ ነው ያልኩት ቴሌግራም ላይ
እሺ ለቻፓ አሳውቀናቸዋል
እ እ ለቻፓ አሳውቀናቸው ነበር የ CBE ብር እ፣ ስልክ ቁጥርህን ቴሌግራም ላይ ላክልን
okay ይኸው ላኩልሽ
እሺ አልገባም ቴሌግራም ላይ ነው አይደለ እኮ ቴሌግራም ላይ ላኩልሽ አልደረስሽም አልደረሰኝም
ልክ ያለው እሺ እና ዜሮ ዘጠኝ አስራ አንድ ልንገርሽ
እሺ ንገረኝ ዜሮ ዘጠኝ አስራ አንድ ሀምሳ አንድ ሀምሳ አንድ ሰባ አራት ሀያ አምስት ሰባ አራት ሀያ አምስት አዎ እሺ ደግመን እናሳውቃቸዋለን አሁን ልክ ያለው እስኩም ማለት ነው አዎ አገኘሁት አልደረስሽማ አሁን ደረሰኝ አዎ እናሳውቃቸዋለን እዛው ላይ ተ- ቴሌግራም ላይ እንልክልሃለን እንደሚሉ
በቃ አምስት ጉዳይ ነው ያስገቡት ማለት ነው ለአንድ እሺ እሺ